ዋይዜማ ይቤና ሕፃን ለእቡ ጥብቄ እብ ወይትናፍቅ እብ ከመድራዮ ለአምላክነ አድብኡ ተስፋ ውሒዛ እሳት ኢያዋዮሙ ይቤላ ጥብቄ እብ ወብእትናፍቂ ይቤላ ነው ዋናው። ይቤ መጽሔት ይቤ ጥብኢ እብ ቢለው መጽሔት ይቤ ጥብኢ እብ መጽሔቱ ቃሉ ይቤላ ጥብኢ ጥብኢ ኬ እብ ቢለው ቃል ነው። ቃል ማለት ያው ህዝቡ ብዙሃኑ ቢስማማበት ማለት ነው።